ሄሎ ሰላም ጤና ይስጥልን ቤት ቤት አብሮ ይስጥልን። አልበራም ብለኝ ነው።
እሺ ፓሸር ኮዷን ትነግረኛለህ?
እሺ ልንገርሽ፣ አዎ
አስር ሀምሳ ስድስት አስር ሀምሳ ስድስት
ሁለት ማን ነው? አራት ሁለት ስምንት ስምንት ትክክል ነው።
ሎስት ነው። እሺ ሁለት ጨዋታ ወጥቶብሃል።
አይ